Hello
ጤና ይስጥልኝ። ማስተር እስከዳር ፊትነስ ሴንተር አቤት
ሀዊ ይባላለሁ። ከ ዊ ፕላስ ቴክኖሎጂ ሶሉሽንስ ነው የምደውለው።
ከየት?
ዊ ፕላስ ቴክኖሎጂ ሶሉሽንስ እሺ
ድርጅታችን ዊ ፕላስ ቴክኖሎጂ ሶሉሽን አንድ አፕሊኬሽን ይዞ ወደ ገበያ መጥቷል።
Okay በዚህ አፕሊኬሽን ላይ ሀ- ከሀምሳ በላይ የሆኑ አገልግሎቶችን በአንድ ማግኘት የሚያስችል አፕሊኬሽን ነው አሀ።
እና ይህንን አፕሊኬሽን ተጠቅመው እርሶም ድርጅቶትን እንዲያስተዋውቁና ለብዙ ሰዎች ተደራሽ እንዲሆኑ እድሉን ሰጥተኖታል።
Okay ምንድን ነው የሚሆነው? ማስተዋወቁ ሂደት እንዴት ነው የሚሰራው?
እ እኔ አሁን link ልክሎታለሁኝ በ message አ እሱን link በመጠቀም service provider ላይ ይመዘገባሉ። application ኑን በማውረድ ማለት ነው።
እሺ ድርጅቶትን ያስመዘግባሉ። ልክ እንደ ጉግል የእኛ አዎ።
application እ የእርስዎን እ ድርጅት ለብዙ ሰዎች ተደራሽ ያደርጋል ማለት ነው።
አሀ፣ እህ። ቻርጃችሁ ምን ያህል ነው?
አሁን ምንም አይነት ቻርጅ አንቀበልም።
አ
ለዛ በምልክሎት link application ኡን አውርደው register ያደርጋሉ ማለት ነው።
እሺ እ በመመዝገብ ሂደቱ ላይ ማንኛውም ጥያቄ ቢኖሮት message በደረሱት ስልክ መደወል፣ መጠየቅ ይችላሉ።
እሺ፣ አመሰግናለሁ በጣም እናመሰግናለን።
እሺ እሺ።